hello hello
ጤና ይስጥልን። ደንበኛችን ከ BGI ኢትዮጵያ ነው የምንደውልሎት።
እሺ፣ አቤት።
ጤና ሰላም ነው?
ይስጥልን።
እግዚአብሔር ይመስገን።
እሸቱ ማከፋፈያ ነው።
አዎ አሁን እሺ፣ ደንበኛችን ሰሞኑን በ tex- እሺ፣ ሰሞኑን በ text የደረስ BGI ID BGI ID code ደርሶታል።
yeah የደረሰኝ አይመስለኝም፣ አልደረሰኝም።
እሺ፣ ደንበኛችን አሁን ነግሮታለሁ። የያዙ
እሺ፣ አንድ ብቻ ቆይ፣ እሺ፣ አርባ ዘጠኝ እሺ፣ አንድ ይጠብቅ። ክርስቶስ ላይ ሲዝም አርባ ዘጠኝ አርባ ዘጠኝ ነው አርባ ያልሽኝ?
ዘጠኝ ሰላሳ ሁለት አርባ ዘጠኝ አርባ ሰላሳ ዘጠኝ ሁለት ሰላሳ ሁለት እሺ፣ አስራ አምስት አርባ ሰባት
አርባ ዘጠኝ ሰላሳ ሁለት አስራ አምስት አስራ ሰባት አይደል?
አርባ ሰባት አርባ አዎ፣ ሰባት አርባ ዘጠኝ ሰላሳ ሁለት አስራ አምስት አርባ ሰባት እሺ፣ እማዬ አመሰግናለሁ።
እሺ፣ እኛም እናመሰግናለን።